እየመጣ ነው በሞተር አለኝ እና በምንድን ነው ማስገባት ራሳችሁ ላችሁ የሚያነካካም ማለት
hello
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ከአዲስ Outfits ነበር የምደውለው። ጫማ order አድርገሽ ነበር።
አዎ
okay። በ connection ምክንያት ከዚህ በፊት በ connection ምክንያት order ኡን ማስጀመር አልቻልሽም ነበር። አሁን order ኡን ማስጀመር ትፈልጊያለሽ?
ትናንት እኮ confirm አደረጋችሁኝ። already order ኡ ተጀምሯል ብላችሁ confirm አደረጋችሁኝ እኮ።
okay። እሺ፣ እሺ። ለማረጋገጥ ነው። እሺ፣ አመሰግናለሁ።
እሺ፣ እሺ፣ መልካም ቀን።
አሜን።